hello ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። ምን ልርዳዎት?
ኮሜዲ የሚጀምረው የአሁኑ ቅዳሜ ነው ወይስ next week ነው?
ነገ ነገ ነው።
ነገ ነው።
አዎ okay። ትኬቱን የት ነው ማግኘት የምንችል?
እ፣ ትኬቱ ያው ሲሸጥ እ፣ ነበረ። ያው ነገ የመጀመሪያው ቀን ስለሆነ ዛሬ ማታም ትችላላችሁ፣ ነገም ትችላላችሁ መታችሁ እዛ ነገ ከ- የት የት እና እስከ ስንት ሰዓት ነው ቀደም መድረስ?
ብላችሁ ኢንተርኮንቲኔንታል ሆቴል።
ከአስራ አንድ ሰዓት በፊት ማለት ነው።
አዎ
እሺ እሺ፣ thank you እሺ
እሺ